ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ ነበር?
የካናዳውን ቪዛ ፍለጋ ነበር እና እሺ በምን ነበር ካናዳ መሄድ የፈለጉት?
በማስተርስ
ምን አሉኝ ደንበኛችን?
በ masters በ masters okay በ study ማለት ነው።
አዎ በ study
እሺ ደንበኛችን ዩኒቨርሲቲ አግኝተዋል? apply ዩኒቨርሲቲ?
የሚያደርጉበት
አላገኘም።
እሺ IRCC website ላይ ገብተው